ይስጥልኝ። ሁሉ ስፖርት ነው። ባኮ ምንለደው
እንትን በአንድ የወጣት አናልኩ እንደ
እንደ ህጉ የሚያሟላ ከሆነ ይመልስሉታል። ህጉን ማሟላ ከሆነ ግን አይመልስም አይ ያሟላል። ላይክ የሚሳኩት እርሱ አንድ ነጥብ ዘጠኝ ነው።
እኮ ጠቅላላው ዱ ስንት ነው?
ጠቅላላው ሁለት ሺህ ምናምን
እሺ የትኬት ቁጥሩን ይንገሩን።
ይደርስ ስንት ሆነ? ዜሮ ሁለት ስልሳ ሁለት ዜሮ ሁለት ዘጠኝ ሀያ ሶስት ሀያ ሶስት
ሁለት ሰባ አራት
በኦንላይን ነው ሁለት በኦንላይን አስተላልፍ የሎታለሁ። በትዕግስት ይጠብቁ። አስተላልፌሎታለሁ። በትዕግስት ይጠብቁ።
አየሽው፣ ልክ ነው አይደል?
ያው እኛ አይደለንም የምናየው፣ እኛ ማስተላለፍ ነው።
እሺ እሺ እሺ እሺ